ጤና ይስጥልኝ ሄሎ ቪዛ ሄድ እባኮት እና የጉዞ መረጃ ልስጦት።
የቱርክ ኤምባሲ ፈልጌ ነበር። የት አካባቢ ቱርክ ኤምባሲ ሳይሆን እዚህ ያላቸው የቱርክ Airlines office አላቸው። ስናፕ ፕላዛ ሶስተኛ floor ላይ ያለ- አላቸው ቆንጽላ ማለት ነው። እና እዛ ነው የሚሄዱት።
የት ነው ቁንጽላ ቦታው?
ቦሌ ስናፕ ፕላዛ ሶስተኛ floor።
ስናፕ ፕላዛ።
አዎ።
እሺ፣ አመሰግናለሁ።
ተጨማሪ ጥያቄ አለዎት?
ችግር የለውም። የለኝም። አመሰግናለሁ።
እሺ፣ ወደ ሄሎ ብዛት መደወል እናመሰግናለን። መልካም ቀን።
እሺ፣ እሺ።